ጤና ይስጥልኝ Hello Visa ሚልኪ ነኝ። የባኮምናይት የጉዞ መረጃ ልስጦ።
ምን አይነት መረጃ ነው ያለው?
የተለያዩ ሀገራትን የጉዞ መረጃዎች ማሟላት ያለቦትን ዶክመንቶች
አዎ እንደሱ።
አዎ እንሰጡታለን። የምን ሀገር ፈለጉ?
እሺ።
ምን አለኝ?
አቤት የምን ሀገር መረጃ እንስጦ ደንበኛችን? ሌላ
አ- አቤት እሺ፣ አይሰማትም።
የቪዛ ምንትን መረጃዎች ምንድን እሺ፣ የምን ሀገር መረጃ ልስጦት?